Hello? ሄሎ ወይ አባ
ባላንስ አለገብኝ።
እሺ ችግር የለውም እሺ ግን ዛሬ ምንም እኮ ያስገባልክ ነገር የለውም
ኮኔክሽኑ ታዲያ በቻፓ ወደ በኩል ሲቪ እኮ በቻፓ በኩል ወደ ምን ወደ ቤስት ቤት በቻፓ ከሲቪ ነው ወይስ ከምንድን ነው ትራንስፈር ያደርጋል ከአካውንት ወደ ቻፓ ፋይናንሻል ነው እኮ ከምን ከምን አካውንት ከራሱ ከሲቪኢ እኮ ከራሱ ሆኖ ከምን ከሲቪ ከንግድ ነው ባንክ ከአቢሲኒያ ነው ከምንድን ነው ከንግድ ባንክ commercial bank screenshot አድርጎ ልኮላል የላከበትን አዎ በቃ እሺ እንደዛ ከሆነ ሲ- የሲቪ system ይዟቸው ሊሆን ስለሚችል ትንሽ ጠብቃቸው እሺ
እሺ።
እሺ አባቴ
አይ ጠዋት ነበር ግን የላከልኝ ነው አይ እን- እኛ ጋር ያው እያየሁት ነው history ህን ምንም የገባ ብር የለም አንተ አንተ ዛሬ እ፣ ሁለት ጊዜ ዘጠኝ ዘጠኝ ሺህ ብር withdraw አድርገሃል አይደለ አዎ አዎ በቃ ያንተ withdraw ብቻ ነው ያለው እሱ ደግሞ ወደ አንተ ሲያስገባልክ እ፣ እንትን ነው የሚለው deposit ነው የሚሆነው ለአንተ እንጂ withdraw አይደለም okay አሁን ወደ እናንተ ነው የሚመጣው ብሩ በቻፓ በኩል ማለት ነው አዎ ግን CBE ዎች ይሄን ሰሞን system እድሳት ላይ ነን ምናምን ብለው ያለ እ system እድሳት ላይ ነን ምናምን ብለው እኮ ማስታወቂያ ለቀዋል CBE ዎች CBE ባንኮች ማለት ነው okay ስለዚህ ስለዚህ ያው እንደዛ ሆኖ ሊሆን ስለሚችል system አቸውን እ፣ ዘርግተው ካልጨረሱ ላይገባልክ ስለሚችል ትንሽ ጠብቃቸው እሺ እሺ አባ። እሺ ችግር የለውም እንትን ካለ እ፣ ነገ ወይ በኋላ ምናምን check አድርገው ድጋሚ ካልገባልህ እንትን በለኝ እሺ አመሰግናለሁ አባ እሺ ችግር የለውም ስለ ደወልክን አመሰግናለን መልካም ቀን እሺ ለአንቺ